አቤት ቴሌግራም ላይ እኔ ዲስክ ትልክልናለህ?
እሺ በዚህ በዚህ ስልክ ነው
በቤት ቤት ስልክ አታውቀውም? የቴሌግራም ቁጥራችንን
ማ- የለም አሁን ጠፍቷል እሺ ሁለት ልንገርህ፣ ቁጥሩን ልንገርህና በቃ እኔ ዲስኩን ላክ።
እሺ በቃ ንገሪኝ ዜሮ ዘጠኝ እ ዜሮ ሶስት ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ አርባ ሰባት ሰባት አዎ። እዛ ዜሮ ላይ ሶስት ላክ።
አርባ ዜሮ ዜሮ ሶስት ዘጠኝ አርባ አራት ሰላሳ ሰባት አርባ ሰባት አዎ ሰላሳ ሰባት አርባ ሰባት እሺ በቃ አሁን በዚህ ልላከው ላከው። እሺ አዎ ችግር የለውም ላከው።
እሺ